ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው?
በዚህ ስልክ ሁሉ ስፖርት ዊዝዶ አድርጌ ነበርና እሷን አልገባኝም ወደ ቴሌ ብር
ወደ ቴሌ ብር አዎ ቴሌግራምን አውርቻችሁ ነበር ምላሽ ቴሌግራም ላይ ልከዋል?
አዎ ስልክ የላችሁ ግን በሌላኛው ቴሌግራም account ስላወራችሁ maybe በዛኛው check እንዳታደርጉ በዚህኛው በዚህኛው ስልክ ነው ግን በሌላኛው ቴሌግራም account ነበር ያዋራችሁ
በየትኛው ስልክ ነው የላኩት ቴሌግራም ላይ?
ሰላሳ ሁለት መጨረሻ
ዜሮ ዘጠኝ
ስልሳ ሶስት ሀምሳ አንድ ስልሳ ሶስት ሀምሳ
ሀምሳ
አንድ ሀምሳ አንድ
ድምፆት እየተሰማኝ አይደለም። ዜሮ ዘጠኝ ዜሮ ስልሳ ሶስት ዘጠኝ ሶስት እሺ
ሀያ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ስልሳ ሶስት
ሀምሳ አንድ እሺ ሀያ ዘጠኝ ሰላሳ ሁለት
አሌክስ ኖት?
አዎ አዎ እሺ አሌክስ ተላልፎሎታል። መልሱን ስናገኝ ስለምናሳውቆት በትዕግስት ይጠብቁ።
እሺ እሺ